Punto up on the top. Hello?
ይሄን ይዘህ ታዲያ እንዴ?
Hello?
ሄሎ
ስፖርት ነው የምንለው።
ትናንትና ዊዝድሮ አድርጌ ነበር ማታ ላይ ብር እና አልገባልኝም እስካሁን ድረስ
ቴሌግራም ላይ ላኩልን።
እ?
ቴሌግራም ላይ ልከዋል።
ቴሌግራም ላይ እም፣ እ፣ ልከዋል።
ቴሌግራም ላይ የሆነ ሁሉ support supporting team ምናምን የሚል አለ አይደለ?
እም፣
እዛ ላይ ነበረ በ CBE ነበር መጀመሪያ withdraw ያደረኩት አንድ ሺህ ብር ማለት ነው።
እዛ ላይ ከላኩ ይጠብቁ። እዛው ላይ
እሺ አይ፣ ወስዱኝ።